ጤና ይስጥልኝ። አሽቴ ማለት የበኮም ረዳዎች
ይዞ ጤና ይስጥልኝ።
አብሮሽተን ሰላም።
አሪፍ ፔይ ነው አይደል?
አዎ አሪፍ ፔ
አይ ዋሊያ betting የተጠቅሜ በአሪፍ ፔይ ወደ ቴሌ ብር ብር ልኬ ነበር እና
ከዋሊያ እና- betting ነው ለማውጣት የሞከሩት።
አዎ ለመውጣት ሞክሬ ነበር። ብሩ ቀንሶብኛል፣ ግን ቴሌ ብር ላይ እስካሁን አልገባልኝም።
እሺ መቼ ነበር ቀኑ?
ዛሬ ነው ዛሬ። ምን ያህል ብር ነው?
ሶስት መቶ ብር
ስንት አሉኝ?
ሶስት መቶ ብር ሶስት መቶ ብር። እሺ ቴሌ ብሮ የተመዘገበበትን ሙሉ ስም ይንገሩኝ።
ራሴ
እሺ ስሞቱን ይንገሩ።
ራሴ አቤ
ራሴ አቤ። ስልክ ቁጥሩ ይሄ አሁን የደወሉበት ነው።
አዎ፣ አሁን የደወልኩበት እሺ አንደኛችን የሰጡን መረጃ መዝግበናል። በእኛ በኩል ደግሞ አሁን በምንሰጡት ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልናል።
እ፣ ምንድን ነው የምልክሉት?
ከ transaction history ውስጥ ይሄ ዋሊያ betting ተጫውተው አይ ብሩን withdraw ማለት ሞክረው እንደነበረ እዛው betting ኡ ላይ ያለውን አለ አለ- አለው transaction ላይ አለ።
አዎ እሷን history screenshot አንስተው አሁን በሚሰጡት ስልክ ቁጥር ይልኩልናል።
እሺ ስልክ ቁጥር ይሰጡኛል።
እሺ ያዙ ዜሮ ዘጠኝ ዘጠና ሁለት አንዴ ቆይ እሺ
ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት
በዚህ ይላኩልን።
እሺ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ እሱ ላይ እሺ በቴሌግራም ልላክልሽ። ያው
ይሄንን አሁን ይላኩልን። አንድ ላይ attach አድርገን እኛ ለ technical team ኦች ሪፖርት እናደርጋለን።
እሺ እሺ ሌላ ምረዳውት ነገር አለ?
የለም፣ አመሰግናለሁ።
እሺ ስለደወሉ እኛም እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ